ጤና ይስጥልኝ ቤት ቤት
አዎ ቢኒያም ጅማ agent ነኝ እንዴት ነሽ?
እሺ ቢኒያም ሰላም ነው?
አለሁኝ እንዴት ነሽ?
ምን አልከኝ? ይርቃል ድምፅህ።
አለሁኝ አለሁኝ እግዚአብሔር ይመስገን።
እሺ እሺ
እንትን የሆነ ቤት በጣም negative ገባበት እና መሰለኝ በጣም እንትን እያለኝ ነበረ።
እህ negative ገባበት።
አዎ እና እሺ user ኡን ከጆን አቶት የሚል user ነው እና እስካሁን በቃ የሆነ በጣም ይበላል።
ስንት ቀኑ ነው?
አንድ ሳምንት ምናምን ይሆናል።
እሺ ግን የወር ነው የሚያዩልህ። በሳምንት ብቻ እንትን የሚባል ነገር የለም።
እሺ የወር ከታየ በኋላ ምን ይደረ- ምን ይደረጋል?
ከዛ check የሚያደርጉትን ያደርጋሉ። ቆይ ቆይ ላገናኝ በደንብ እንዳወራ።
ጄ- ማ- እሺ እሺ ሰላም
ሄሎ ሄሎ ሄሎ ወይ ቢኒ እንዴት ነህ? ደውለህ ነበረ እና
እንዴት ነህ? ምን ጉዳይ?
አለን አለን አለን እግዚአብሔር ይመስገን።
አንደኛው ቤት እንግዲህ እኮ አንደኛው shop እየተበላ ነው በጣም
እስኪ check እናድርገው። ያው የአንድ ወር አይደለ check የሚደረገው?
የአንድ ወር ነው የግድ የሚደረገው።
አዎ የአንድ ወር ብቻ ነው። ምንም አይሰራም ከዛ ውጭ።
እሺ የአንድ ወር ከተደረገ በኋላ ማስተካከል ይቻላል?
አዎ ይቻላል። አሁን የአንድ ወሩ በጣም ለውስጥ የሚያደርግ ከሆነ ሁለተኛው ወር ላይ የሚመጣው ወር ላይ ይይዛል ራሱ
Okay ራሱ system ላይ adjust ራሱ እናንተ ማድረግ system ኡ።
ትችላላችሁ?
አይ እኛ አይደለም የምናደርገው ራሱ ያ- ያስተካክለዋል system ኡ okay፣ okay።
ማካካስ ስለሆነ ያስተካክለዋል። እሺ፣ እሺ፣ እሺ።
እሺ።